ወይ ሄሎ ወይ።
አምሳ የ- የሌለ የለ ሁሉም አለ ለነገ እንበላቸው።
አዎ በቸው በሏቸው።
ሁሉም አለ አይ እንትንም እንጂ ረስቼው ነው በእናትሽ። ቴስቲ ሶያና ሶሲ ሶያ የለም። እነሱ ፈንድ አድርጊላቸው።
ኦኬ። አፕልስ ቴስቲ አፕል እ።
ፓይናፕል ነው አፕል pineapple አንድ pineapple አለ።
አይ pineapple። አዎ አዎ፣ እሱ አለ ነገ ይሄድላት።
okay። ወተትም አለ።
ወተትም አለ።
okay። pad ም አለ አይደል? በቃ
ምን እ፣ አ ቤላ የሚላ sanitary። አዎ ቤላ የሚለው አስመጣለሁ ብላለች።
እም፣ ይላላቸው ስለዚህ፣ እ፣ እነ ሶሲሳ ውጪ ሁሉም
አ ሁሉም አሉ ከሶሲ soya እና tasty
እሺ እሺ